Hello፣ ጤና ይስጥልን ቤት ቤት አብሮ ይስጥልን። ያልታረመ ካርድ ነበረኝ።
እሺ ንገረኝ፣ ከሸርክ ወደ ንስ አስራ ሶስት እሺ፣ ሰባ ሁለት ሰባ ሁለት
አስራ ሶስት ሰባ ሁለት አርባ አንድ ሰባ ሰባት
የዛሬ ጨዋታ አለው ታውቃለህ አይደል?
እ?
የዛሬ አንድ ጨዋታ አለ በሀያ ዘጠኝ
እኮ ሀያ ዘጠኝ ነው ሁሉም እኮ አንዱ ይቀራል። አንዱ አልታረመም፣ ሌላው ታርሞልሃል።
አንዱ ለምን አልታረመም? ሁሉም አስራ ሁለት ሳለ ነው ብዬ ነው።
እ ሁሉም የስድስት ሰዓት ጨዋታ ነው። አ- ለምን አልታረመም?
Okay እሺ፣ በቃ እ፣ አሳውቅልህና ለ provider ኦቹ ይታረማል። እሺ፣ ትንሽ ይጠብቃል።